ሰላም እንዴት ነህ?
አለው ዜሮ ሰባት ሰባ ሁለት ዜሮ ሰባት ሰባ ሁለት እሺ ምንድነው?
ፊኗን አስጨምሪያት ማለት አስተካክዪ አስጨምሪ ያልኩህ አስተካክዪው
እሺ አይላለሁ እሺ
አስቢ ነች ፍቅር ነኝ እኔ ፍቅር ወይኔ ይቅርታ ይቅርታ ችግር የለም አባቴ ችግር የለም እሺ